ጤና ይስጥልኝ ቺፕ ቺፕ።
አረ ጤና ይስጥልኝ።
ሰላም ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ትናንትና አንድ የሆነ ነገር order አድርገን ነበርና እሺ ቦካዶ order አድርጌ ነበር በእኔ ስም እሺ፣ በዚህ ቁጥር ነው አዎ፣ በዚህ ቁጥር እና ሁለቴ ነው order፣ አንደኛው እየመጣልህ ነው ተብያለሁ። አንዱ ግን አድራሻ ሳልሞላና free delivery ን ሳልነካው ቀርቼ Okay። አዎ የ free delivery ም ቆርጦብኛል።
አዎ እንደገና የእንትኑም አምስት ኪሎ አይደል?
ነገር ሪፍ- አምስት ኪሎ እሷ ሪፈንድ እንድታደርጉልኝ ነበር።
አዎ እሱ ሪፈንድ ይደረጋል። አሁን ግሩፕ ክሬት ከተገባ በኋላ ከ24 ሰዓት በኋላ ነው ፊልም የሚያደርገው እና
እም፣ ሰው ያልገባበት- ስላልገባበት ፊል ስለም ይደረግለታል። ቴብር ይጠቀማሉ አይደል? በዚህ ቁጥር በአስራ አንድ ኦኬ፣ ሀያ አራት አዎ፣ እጠቀምና አዎ፣ ሀያ አራት ሰዓት አልሞላውም አሁን ማመልከቴ።
አዎ ፌል አላደርግም ገና አክቲቭ ነው። ትናንትና ክሬት አድርገው ስንት ሰዓት ነው?
አዎ፣ ትናንትና በቃ ትንሽ ቀራሉ መሰለኝ ሰዓታቶች ቀሩታል።
አዎ fail ሲያደርግ ይመለስ።
በቃ መልሼ ልደውል ነው።
አይ ችግር የለውም። እዛው application ኑ ላይ status መከታተል ይችላሉ። አሁን active እንደሆነ ነው የሚያሳዩት። ቆይቶ ኦኬ፣ ደግሞ ሲያዩት failed ይልና refund አዎ።
pending ብሎ ሲገባ ደግሞ ይቦታል ማለት ነው።
እሺ፣ ካልሆነ እሺ፣ ይደውሉልን።
እንትን በል እሺ፣ እሺ፣ አባ፣ እሺ መልካም ቀን።
እሺ፣ እሺ።